ጤና ይስጥልኝ ሁሉ ስፖርት ባኮ ምንለው
ኦኬ የሆነ እንትን ነበር ወጪ ብዬው ሰው መጣ ቀረብ ለቴሌግራም ቴሌግራም ላይ ልከዋል።
ልክ ያለው ግን ቆይተዋል። ብዙ ነው ያደርገው ትራንሳክሽኑ አላውቀውም ነበርና አሁን ነው ያገኘሁት ትራንሳክሽኑ ልከው- ትራንዛክሽን አሁን ነው ያገኘሁት።
አዎ፣ አዎ አራት ወር ምናምን ያረ- ያረ-
እሺ ቴሌግራም ላይ አሁን የላኩት
ቆይቼ ልላከው ይመልሳል ወይ ልጠይቅ ብዬ ነው።
እሺ ይላኩልንና እና ይሎታለን።
እሺ፣ እሺ።
እሺ